masing Kristi atuweza hata awezeuzi kashapitia.
Hello? Hello? ጤና ይስጥልኝ
አብሮ ይደረን።
እ፣ ከቻፓ ነበር የሚደውላችሁ እና ላይ ተመዝግበው ነበር አይደል?
አዎ አዎ።
እሺ ደርሶታል? እም?
አልደረሰኝም።
እሺ check እያደረግን ነበር እኛ ክፍያ መፈጸሚያ መንገዱን የፈጸምነው በእኛ በኩል ስለሆነ አዎ።
እ፣ ደርሳቸዋል አልደረሳቸውም የሚለውን check እያደረግን ነበር። በሰማንያ አምስት ሰላሳ ስድስት እየደወሉ check ማድረግ ይችላሉ።
በሰማንያ አምስት ሰላሳ ስድስት አዎ አዎ።
እሺ እሺ መልካም ቀን አመሰግናለሁ። እሺ ላውላችሁ ወይ